ભાઈ
Dilo. Dilo.
ሄሎ ጸግሽ አይ።
ብሩኬ ነኝ እንዴና ከቤተሰብ ሰላም። አዎ።
አሁን ነው ሁሉ ሰላም አዎ።
እሺ ተከታተልኝ ይሄ agent account ነው አይደለ አዎ።
ከዛ ወደ cashier account ስትልክ እንዴት እንደምትልክ አብረኝ እንየው እንጂ እሱ አናግራት አንዴ።
እሺ
ሄሎ hi እንዴት ነሽ ሰላም ነው?
አለን አለን ሁሉ ሰላም እሺ ተከታተይኝ እንዴት ወደ cashier account ብር እንደምልክ አትነካኩት አንዴ አትነካኩት እኔ እሺ፣ ልል አና- አንነካካም።
እሺ አ- ይሄ agent account ነው አይደለ ይሄ
አዎ፣ ይሄ cashier ነው እንጂ አይደል እሺ፣ አንዴ
አንዴ እሺ አንድ ይሄ- ይቅርታ፣ ዝም በል አንተን አይደለም፣ ዝም በል።
እሺ ይሄ ጸጌ እሺ።
account ነው አይደለ የ agent ኡ አዎ፣ ስለዚህ አሁን የምናደርጋለን ወደ cashier ው account ነው የምንልከው እሺ።
እሺ የ cashier account ስሟ ማን ነው ስሙ ማን ነው ወይ
የ cashier account ስሙ ማን ነው?
ጸጋዬ አንድ አይደለ
አዎ፣ ጸጋዬ እንዳው።
ጸጋዬ አንድ ከዛ ምን እናደርጋለን እዚች ጋር እንመጣና deposit ምትላለች አይደለ አዎ፣ deposit እንነካለን
እሺ፣
ከዛ deposit ን ከነካ በኋላ search user ይላል አይደለ ነው እሱ ላይ ስሙን እንጽፋለን ጸጋዬ አንድ ብለን አይሽው ይሄ ማለት ነው ጸጌ አዎ።
አንድን ከነካም በኋላ ብር የምንፈልገው ብር አሁን ወደ cashier ው ስንት ልላክ
ስንት ይላክ ወደ cashier እ፣ እኮ ስንት ይላክ?
አራት ሺህ ላክ
ሶስት ሺህ ይላክ።
ሶስት ሺህ ላኩኝ ከዛ እዚህ ጋር reason ይለኛል አ
እ?
reason ይላል አይደል እዚህ ጋር አዎ፣ ይኸው እዚህ ጋር deposit አዎ።
እለዋለሁ
እሺ፣ ከዛ ምንድነው የማደርገው transfer እለዋለሁ ትራንስፈር ከዛ OK successful አለኝ አ ነው ከዛ ከዚህኛው account logout ብዬ እወጣለሁ ይሄ agent account ነው በዚህ አይቆረጥም እሺ እሺ፣ እሺ ከዛ ምን አደርጋለሁ አሁን ደግሞ የ cashier account ጸጌ አንድ ላይ ይገባለሁ አዎ፣ ጸጌ አንድ ላይ ገባና ስንት ብር አለው አሁን ጸጌ አንድ ላይ አይሹ balance ላይ ሶስት ሺህ ይሄ ግን ለ deposit እና ለ withdraw ነው በሱቅ ማለት ነው
አዎ፣
እዛ ምንድነው ማድረገው አሁን ይሄኛውን ወደ ትኬት መቁረጫ ስልከው ይሄ ደግሞ bets ላይ ይገባለሁ እሺ፣ bets ላይ ይገባና እዚህ ጋር የብር ምልክት የለችም አይሻት ነው እዚህ ጋር ዜሮ ይላላ
አዎ፣ ከዛ ይችኛዋን በጣም ሰማያዊ የሆነችውን እሷን እጫናለሁ እሺ፣ ከዛ ከተጫንኩኝ በኋላ ምንድነው ማድረገው deposit ነው ማድረገው ልክ እንደዚህ እንደሆነው ስንት ብር ልካለ ወደዚህ አሁን ሁለት ሺህ አምስት መቶ ልላክ እሺ
ያኛው ላይ ብዙም እንቅስቃሴ ስለሌለ ብዬ ነው reason ሲለኝ deposit አሁንም እ?
እሺ ከዛ transfer እለዋለሁ አሁን OK አለኛ እህ ከዛ አሁን ይቺን ስ- ስነካት ምን ይለኛል አይሹ እዚህ ጋር አምስት መቶ እዚኛው ጋር ደግሞ ሁለት ሺህ አምስት መቶ አ
አዎ አየሻ ስለዚህ አሁን በዚህኛው ትኬት መቁረጥ ትችላላችሁ ማለት ነው አላላኩ ቀላል ነው አ?
ነው ቀላል ነው።
በቃ እንደዚህ እሺ
ነው እሺ እንትን ወረቀት ሳይዙ ደግሞ በጣም በዝቶብን ነበር።
ወረቀት ሳይዝ እንኳን እኛ አናስተካክልም እሺ እሺ ቻው ሄሎ